ሄሎ ሰላም ናችሁ?
ሰላም ደህና
መልካም እንትን ፈልጌ ነበርና የኩላሊት አጠባ ትሰራላችሁ አይደል?
አዎ
ይኖራችኋል ቦታ
አፋ ፈልገው ነው እ
እዚህ እኛ ጋር መምጣት ፈልገው ነው
እ በዚህ ስልክ ይደውልልዎት
አዎ አዎ አዎ በዚህ ስልክ እሺ ደውሎ ያናግሯቸዋል
እሺ